Hello? Hello? Hello? ጤናይስጥልኝ ሀሚድ ነኝ መለሰ ይቅርታ እየተቆራረጠ ነው ድምፅ እየተቆራረጠ ነው ኔቶች እያስቸገረ ነው ሁለት ሺህ ብር withdraw እሺ በዚህ ቁጥር ነው ቤስት ቤትህ እሺ check እያደረኩት ነው አንዴ ጠብቀኝ ስድስት ስድስተኛ ወር አስራ ሁለተኛ ቀን
ስድስተኛ ምን ስድስት ቀን አስራ ሁለት ወር okay አዎ okay አወቅ ከየዛሬ አራት ቀን አ እሺ እሺ
እ እ ስማለሁ ሄሎ
hello check እያደረኩ እሺ አድርግልህ በእናትህ hello እና ማለት ነው ወደ account withdraw እያደረግ ነበርና እስካሁን አልተገባኝም
እሺ እሺ አሁን ደውለ ነበር አ አሁን ደውለ ነበር አ አሁን ደውልኛ ነበር አሁን ደውል ሌላ ሰው ነው ያናገረኝ አ ሌላ ሰው አናግሮኝ ነው አይደል
እሱ አማርኛ አይችልም ነበረ okay እሱ የጠየቀው deposit ኡን ነበር deposit ደግሞ ሆኗል ብዬ ነግሬው ነበር አ አምስት ሺህ ብር deposit አለ withdraw ነበረ ገንዘቡ እሺ እያየሁት ነው እሺ አሁን የቆየ ስለሆነ ትንሽ ሊዘገይ ይችላል search ሳረገው እሺ ሴት እናድርግንና
እሺ አሳውቀዋለሁ በዚህ ቁጥር እሺ እሺ አስታውቀን በእናትህ በደምብ እሺ እሺ